hello ፍቅር ነኝ።
ሄሎ ፍቅር ፍቅር ወይ እንዴት ነሽ?
ሰላም ነህ?
እግዚአብሔር ይመስገን። ዘጠና ስልሳ
ዘጠና ስልሳ አ እሺ ምንድን ነው?
እስኪ check አድርጊው የሆነ የሞተረኛ ነው የሚመስለኝ። የረር ገባ ብሎ ነው የሚለው ግን የረር አይደለም location ኡ የሚያሳየኝ እ
ወደ ገብርኤል ቤተክርስቲያን ሆነ ነው።
ገብርኤል ቤተክርስቲያን የት ገርጂ ነው ወይስ የት ነው?
አረ ጎሮ ጎሮ በይ ጎሮ ከየት የት ነው? ከጎሮ የት?
አረ ከግራ ቦን ነው። እኔ pin እንዳት pin እንድታደርግ ነው የሞተረኛ ነው የሚሆነው። ወደው ስንት ብር ነው ያሰበልህ?
ዘጠና አምስት ብር እና ስድስት ኪሎ ሜትር ነው።
ስድስት ስድስት ነጥብ ዜሮ ኪሎ ሜትር ነው የመጣልህ?
አረ ከዛም በላይ ስንት ስንት ይመጣልህ ንገረኝ።
ስድስት ሶስት ምናምን ነው የሚመጣልኝ። ብቻ ግን check አድርጊ ኳሳ መሬት እንዳለ አለካሁም ዝም ብለህ ነው። እሺ የምር አይባልም።
ለክቼዋለሁ። እናቴ እሺ እሺ እሺ አይባልም።
እሺ